ሊጉን ስፖርት በኮ ምን ልርዳዎት
ትላንትና win አድርጌ ነበር እና ጨዋታ ከዛን withdraw እያደረኩ ሞክሬ ነበር። ስድስት ሰዓት ተኩል አካባቢ ነው ለሊት ስድስት ሰዓት ተኩል አካባቢ ማ- ለሊት ማለት ነው።
withdraw አድርጎ አልገባም።
አልገባም፣ CBE ብር ላይ አልገባም፣ ግን ቆርጧል።
እሺ ከ transaction history ላይ successful የሚለውን screenshot አድርገው ይላኩልን።
Okay፣ በምንድን ነው የምልክላችሁ?
ቴሌግራም ላይ እዛ website አችን ላይ አለ የቴሌግራም ምልክት፣ እሱን አዎ።
ውስጥ ሲገቡ ያገኙታል። እዛ ውስጥ ይላኩ።
Okay፣ እሺ።
እሺ